ኪሎ ኔስትን ቤት
እንደዚህ ውዝድረው አድርጌ አልመጣልኝ። እንዴት ውዝድራር የመቼ ነው? ዛሬ ነው።
አረ አስራ ስምንት እ በአስራ ስምንት በእኛ ነው አስራ ስምንት አዎ፣ በእኛ በ- በእነሱ ሁለት ማለት በእነሱ ሁለት ሁለት ነው አንድ የሆነ አ?
በሳንቲም ነበር ያደረግከው።
በቻፓ ነው ሻፓ ነው። እሺ ስልክህን ንገረኝ እስኪ።
የ- የ- ያለበትን አ ዜሮ ዘጠኝ ሰላሳ አምስት ዜሮ ዘጠኝ ሰላሳ አምስት
አዎ፣ አርባ አምስት
አርባ አምስት ዘጠና ዘጠኝ ሰላሳ አራት እ ዘጠና ዘጠኝ ዘጠና ዘጠኝ
ዘጠና ዘጠኝ ሰላሳ ሰላሳ አምስት ዘጠና ዘጠኝ ሰላሳ አምስት ሰላሳ አራት ሰላሳ አራት ነው።
እሺ
ልጠብቅህ
እ አ ሌለ ቆይ እ ሌለ ይሄ ቤት ቤት ስልክ ነው። የቤት ቤት አካውንት ስልክ ነው።
የአካውንት ያው የቤት የቤት የቤት ቤት አካውንት ዜሮ ዘጠኝ ሰላሳ አምስት አርባ አምስት እሺ ዘጠና ዘጠኝ ሰላሳ አራት ማለት ነው።
ይሄ account አያሳየኝም እኮ ዜሮ ሰላሳ አምስት አርባ አምስት ዘጠና ዘጠኝ
ሰላሳ አራት በዚህ ላይ የተከፈተው እንትን ነው፣ ቤ- ቤት ቤቱ እሺ እሺ
ስምንት መቶ ብር
ስምንት መቶ ብር ነው።
አ
መቼ ከሶስት ቀን በፊት ነው።
አ
ሶስት ቀን ምናምን ይሆናል አይደለ?
አ በቴሌግራም screenshot አድርጌ ከላ ነበር እንትን pending ብሎ የቆመው ማለት ነው።
በሳንቲም ነው የሞከርከው እኮ።
በሳንቲም እንዴ ቻፓ መስሎኝ በሳንቲም ነው። አይ በሳንቲም ነው። pending አዎ።
ላይ ነው ያለው።
አዎ።
የሳንቲም ትንሽ እንትናቸው አስቸግሯቸው system አቸው የብዙ ሰው ነው እንደዛ የሆነው እና አ የማናጀሩ ስልክ ልስጥና ደውለህ አናግረው። እሺ
እሺ ስጠኝ ስልኩ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሀያ ሰባት
ሀያ ሰባት ሀያ ስልሳ ሰባት ሀያ ስልሳ ሰባት አዎ
አየህ ይችላል ኢንሻአላህ